กันและชีโหดล้างจานและเงี้ยเท่ากันและชีโหดยำยำมาเงี้ยอันดำมาวัวดิช ከኔ በላይ እንደማፈቅርሽ የውስጤን ስቃይ ታውቂያለሽ በላይ እንደምወድሽ ታውቂያለሽ ከጓደኝነት ታውቂያለሽ በላይ እንደምወድሽ ታውቂያለሽ ከጓደኝነትሽ ጊዜው እንደ ነፋስ ይሄዳል፣ አብረን ብዙ ጊዜ ሆነናል። ሳቄም ሆኖ ሳቅሽ፣ ህመሜም ህመምሽ ይገባሻል ብዙም ሳልልሽ። መሳቅ ነው ሁል ቀን በሀሳብ እንኳን አናውቅም ርቀን። ሳላውቀው ወድጀሽ ልቤ ካንቺ ቢቀር ነገሩ መዞሩን እንዴት ብዬ ልንገር? ዴ በላ እንዴ ዴ አጠፋው እንዴ ወድጄ አቅሌን አጣው እንዴ ማይነካ ነካው እንዴ ከቃል ወጣው እንዴ ልነግርሽ ብዬ ከሆዴ ልነግርሽ ብዬ የልቤን መስመር ማለፌን የውስጤን እሳት ሚስጥሬን አጣሽ መሰለኝ ጨነቀኝ ጓደኝነትሽ እየያዘኝ ፍርሃት አፈዘዘኝ አጠገብሽ እያለ አይንሽን በአይን እያየ በልቤህን አስባለሁ ግን ታውቂያለሽ ይሆን ላንቺ ያለኝ ታውቂያለሽ ይሆን የሚያመኝን እንደምወድሽ ከኔ በላይ እንደማፈቅርሽ የውስጤን ስቃይ ታውቂያለሽ በላይ እንደምወድሽ ታውቂያለሽ ከጓደኝነት ታውቂያለሽ በላይ እንደምወድሽ ታውቂያለሽ ከጓደኝነትሽ ልቤን ብታዩ ተመኘው ልቤን ብታዩ ውስጤን ብታዩ ብነግርሽ ውስጤን ብታዩ ክራሩን ክራሩን ሜሪ ያራመደችው ፍቅር ያለ ቦታው አባምን ያለችው የአባምኔ አይመርጥም ጓደኛ እንዳታስቢኛ እንደ ጆቢራ ክንፉን እንዳደገደገው እንደ መጀገን ደሞ ልቤን እያረገው ዛሬ ልነግርሽ ጓ ብያገኝሽና ቤቴ መለሳለሁ ሳስቅሽ ውልና ደም በሚለው መውደድ ለየቅል ነው። አንዳንዴም እንዲህ ነው ፍቅር መላመድ ነው። እረ እንዴት ለሚለን አገር ጉድ ይበለን። ከቶ እንዴት ይሆናል ፍቅር ሊያስኮንነን? ብቻ እንጂ እሺ በይ እንጂ ብቻ እንጂ ማንም ሰው እንደኔ አያውቅም ስላንቺ። ታውቂያለሽ ይሆን ላንቺ ያለኝ ታውቂያለሽ ይሆን የሚያመኝን ታውቂያለሽ ይሆን ታውቂያለሽ ይሁን የውስጤን ስቃይ የራፍናን ጃፒታጊና ኤሳ ኤሳ ኤሳ ኤሳ ራስ ወንሳብ ኤሳ
Give thanks. Thank you.